ረመዳን አቤት ወርቅ አልሰጡህም እንዴ
ያለሁት እ እ ወይ አይሰማም
ምን አልሽኝ?
ረ- ወርቅ አልሰጡህም ወይ
ሄሎ ወይ ወርቅ አሰም ይጠጡህም አዎ busy እሺ ናቸው።
አ- አቅርብልኝ እሺ ስልክ እኔ እንኳን ታ- ማገናኛ አልችልም። በጣም busy ናቸው። ደውይላቸው ራስሽ።
ረመዳን በእናትህ ስራ ለማቅለል እኮ ነው ስልክ እያነሱልኝ አይደለም
ሆነ እንዴት ማገናኘሽ? እኔ በር ላይ ነኝ ዝም ያለው እኮ ገብተህ አንድ ሰው አታገናኘኝም
ከቻልኩሽ